የኢትዮጵያ ህይወት ነው።
በበቀደም draft machine እንትን ሰጥቼ ነበርና አመት ምናምን ተከራቼ ከምሰራና draft machine እንድትሰጠኝ እንድትሰጠኝ ጠይቄ ነበር።
እኛ ጋር ደውለው ጥያቄ ማቅረቡ ነበር ደንበኞች
ደውዬ ነበር። አዎ ምላሽ አልተሰጠኝም። ስለዚህ እንዴት ነው ለማለት ፈልጌ ነው።
እሺ ደንበኛችን እባክዎትን ቢዚ አይዲ ሲንገር መልሼ እንዳስታውስለት ይህ ነምበር ቢዚ አይዲ
እሺ የደወልኩ ምን ልንገርሽ?
የቪዛይ መለያ ኮድ የለዎትም? አይዲ አል ኦኬ እሺ ልንገርሽ ቁጥሩ አዎ ንገሩኝ።
ዜሮ ዜሮ
ዜሮ- ቲን ነምበር ነው።
አ ቲን ነምበር ነው የምሰጥሽ።
እሺ ይንገሩኝ። እሺ፣ ዜሮ ዜሮ
ሰማንያ ስምንት
ሰማንያ ስምንት ሰማንያ አንድ
ሰማንያ አንድ ሀያ ስድስት
ሀያ ስድስት
ሀምሳ አምስት ሃምሳ አምስት
እንዳልክ ባርና ሬስቶራንት
እሺ እባክዎትን የቤት- መስመር ላይ ጠብቁኝ።
እሺ።